Hello ሰላም ጤና ይስጥልን ቤተሰቦች።
እባክሽ ማታ withdraw አድርጌ አልገባልኝ ሶስት ሺህ አምስት ብር
ይህ ነው ቤተሰቦች ስልክ።
አዎ
ስንት ብር አልከኝ?
ሶስት ሺህ አምስት መቶ
አሁን confirm አድርጌልሃለሁ። አሁን ይገባል። እሺ፣ ስለደወልክ እናመሰግናለን። መልካም ቀን